ጤና ይስጥልኝ። አሪፍ ቤት አምሮት ነኝ። እባክዎ ምን ልርዳው? ድምጾት ይቆራረጣል ደንበኛችን።
ይሰማል?
አሁን ይሰማል።
ወደ ዘመን ቤት ብራስ ብቻ ነበር በአሪፍ ማለት
ወደ ዘመን ቤት ምን ያህል ብር ነው ደንበኛችን?
አንድ ሺ ሀያ አምስት
አንድ ሺ አምስት መቶ አንድ ሺ ሀያ አምስት አንድ ሺ አንድ ሺ ሀያ አምስት ብር መች ነበረ? ትላንትና?
አ- አሁን አሁን አሁን አሁን እ፣
ከቴሌ ብር ነው አይደል ደንበኛችን?
አ አ
ሙሉ ስሞትን ማን እንበል?
ክፍሎም ዘሮ ዘሮ ዮሐንስ
ክፍሎም ዘሪሁን
ዘሮ ዘሮ ዘሮ ዮሐንስ።
ዘሩ።
አ፣
ቴሌ ብር የሚጠቀሙት አሁን በደወሉበት ስልክ ቁጥር ነው ደንበኛችን።
አ
እሺ ደንበኛችን የማረጋገጫ መልእክት ገብቶሎታል። ከቴሌ አዎ።
ብር አንድ ሺ አዎ።
ሀያ አምስት ብር መቆረጡን እሺ፣ እሱን screenshot ያነሱትና አሁን በሚሰጡት ስልክ ቁጥር እሺ።
ቴሌግራም ላይ ይልኩልናል።
እሺ፣ የእናንተ ቴሌግራም አለን ችግር የእኛ ቴሌግራም ላይ ነው የሚልኩልን።
አለ አለ ይቻላል።
አለዎት ዘጠና ሁለት ቤት አ አ እሱ ላይ ከሙሉ ስምዎት ጋር አንድ ላይ አድርገው እሺ፣ ይልኩልናል። እሺ ደንበኛችን ሌላ መረዳዎት ነገር አለ?
ይሄ-
እሺ ደንበኛችን ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን